Hello ሄለው ጤና ይስጥልን።
አብሮ ይስጥልን።
ከ We Plus Solution ነበረ ምደውልሎት። ከ We Plus Solution ነበረ ምደውልሎት። We Plus app ኑ ላይ ተመዝግበው ነበር አይደለ?
እ?
We Plus Solution app ኡ ላይ ተመዝግበው ነበር አይደለ?
ምን ላይ We Plus Solution application ላይ
አ ይ- እና አሁን ላይ system ላይ Hello service ኦች hello አይሰማም
አሁን ይሰማል።
እ፣ system ላይ የተመዘገቡ service ኦችን active እያደረግ ነበር እና ያልተሟሉ መረጃዎች ስላሉ ልንጠይቆት ብለን
እሺ ልደውል። አንዴ ስለሚቆራረጥ ነው።
እሺ